hello ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምንደውሎት።
እሺ
refund ነበሩት ተመላሽ የሚደረግ ብር ነበሩት እና የቴሌ ብር account ኦ ስሙ ማን ነው የሚለው?
ህይወት ህይወት።
ያ እሺ check ለማድረግ ነው። አሁን ተመላሽ እናደርግሎታለን።
እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን